Hello Hello ጤና ይስጥልኝ። Hello ሰላም። አዎ ነኝ።
ከ ChipChip ነው የደወልኩሎት።
እሺ።
የካሮት order ተብላሽቶብኛል ብለው group ላይ ጽፈውልን ነበር።
አዎ አዎ።
Okay፣ product ኡ ምን ሆኖቦት ነው?
እ እንትን fresh አይደለም እና የጠወለገ ነበረ።
Okay፣ በጣም የደረቀ ነበር።
አዎ ይ- አይ የጠወለገ አለ አይደለ? ለመላጥ ራሱ ማይመች ላጥ በጣም ጥውልግ ያለ ጫፉም የበሰበሰ ምናምን አለው።
በቃ ችግር የለም። ዛሬ አይደል የተረከቡት product ኡ?
አዎ በቃ አዎ።
ነገ መረከብ ይችላሉ። ቅያሪ ባስልክሎት።
እ፣ ነገ አዎ እ፣ እሺ። ግን እ፣ ሙሉን እንትን አንዱን ኪሎ